ጤና ይስጥልኝ አሪፍ ፔይ አዲስ አበባ ከምልዶ
ሰላም ነው።
እግዚአብሔር ይመስገን። እንዴት ኖት?
አሪፍ። እንዴት ነው register የሚደረገው?
integrate ማድረግ ፈልገው ነው ደንበኞች። እሺ፣ ምን ለመጠቀም ነበር?
ቫሞስ
እሺ፣ account መክፈት አይጠበቅቦትም ደንበኛችን። ቫሞስ ላይ system ችግር ስላጋጠማቸው እየሰራ አይደለም።
እሺ፣ እንደዛ ነው።
አዎ ደንበኛችን ከ CBE እንዴት ነው የሚላከው? ነው ከ CBE ብር የሚላከው?
ከ CBE ለመላክ ፈልገው ነው።
አ፣
እሺ፣ አሁን ለጊዜው እየሰራ ስላልሆነ ባይሞክሩ ጥሩ ነው ደንበኛችን።
እሺ፣
እሺ፣ እናመሰግናለን ስለደወሉ። ሌላ የሚጠይቁን ጥያቄ አለ?
የለም
እሺ፣ ደንበኛችን መልካም ቀን ይሁንልዎት።
ለሁላችን። እሺ